ጤና ይስጥልኝ ቴስኮር ሴንተር ልርዳዎት?
እንዴት ናችሁ?
አለን።
ትኬት ድሬዳዋ ቼክ አድርግልኝ።
እሺ ሌሎት
እሺ ነው።
ለመቼ ነው?
ለዛሬ
ከአዲስ አበባ ድሬዳዋ። እሺ
እሺ ነው።
እኔ አልነበርኩም ፕሬዛን ከዘቤ ጋር ነበሩት። ከዛ በኋላ ከዛ በኋላ መጥቶ ነበረ ቪዛም ለማሰራት አንድ እሺ ከአዲስ አበባ ድሬዳዋ ለዛሬ አይደለ? ለአርብ እ እ ከአዲስ አበባ ድሬዳዋ ለዛሬ
አዎ አዎ ሐሙስ ትናንት እኔን ነበር ያገኘኝ።
ሐሙስ አይደለም ዛሬ አርብ ነው አርብ ነው።
እኮ ስለ ዛሬ አርብ
አዎ አዎ ለዛሬ ስንት ሰዓት በረራ አለ?
አስር ሰዓት ከአርባ አምስት አለ አምስት ሺ አንድ መቶ አምስት ብር
አስራ አንድ ቀን አምስት አምስት ሺ ሁለት መቶ አምስት ብር አስራ አንድ ሰዓት አራት
okay በ- ለሁለት ለሶስት ሰው ይሆናል።
እስኪ check አድርጌ ሌሎች ስንት ሰው ነው የፈለጉት exactly ለሶስት ሰው ለሶስት ሰው
አልገባኝም።
እሺ ያየውሎት
ናቸው።
ሲያንስ እሱ ሀያ ስምንት ዛም ደርስ ብሎ ነው ያዘው። የሌሊት ስድስት ሰዓት ቢሆን ሀያ ሰባት ላይ ስድስት ሰዓት ሚና
እሺ አለ ተመሳሳይ ሰዓት አስራ አንድ ሰዓት ከአርባ አምስት ላይ አለ ለሶስት ሰው
እሺ እናቴ ቆይ አሁን ላይ ልደውል ነው።
አይደለም ቦታው።
እሺ እናቴ እሺ እሺ እደውልልሽ እሺ እሺ ይቻላል ሌላ መረዳት አለ እሺ ምናምን ለእነሱ ልደውልና ሰው ትቆርጥ። እሺ እናቴ እሺ እሺ